hello ጤና ይስጥልኝ።
ጤና ይስጥልኝ።
አቤት ዳግም እባላለሁ። አይ ድሬዳዋ stand up comedy ውን ቀድሞ ቦታ ለመያዝ እሺ ስሞትም አለ በል ቦታ መያዝ ይችላሉ።
ዳግም በዘዘው
ዳግማ እዘዘው
ትዘዘው
እ ትእዛዘው ሳይሆን እዘዘው እዘዘው። እሺ እሺ ስልክ ቁጥር ንገሩኝ። ዜሮ ዘጠኝ ሰባ ሶስት ሀምሳ ሶስት ሰባ ሶስት ሀምሳ ሶስት ስልሳ ስምንት ስልሳ ስምንት
እሺ መግቢያ መደበኛ ሶስት መቶ ብር VIP አምስት መቶ ብር ለተማሪዎች ሁለት መቶ ብር
መደበኛው መደበኛ ይሁን። እሺ ለስንት ሰው ነው ቦታ የሚይዙት?
ለእኔ ብቻ እሺ እ ትኬቱን ነገ ከጠዋት ጀምሮ እዛው በቦታው ያገኛሉ። እ ክፍያውን በ cash መክፈል ይችላሉ እዛው።
እሺ
እሺ አመሰግናለሁ። መልካም ቀን።
መልካም